ቤት ቤት ከራ ነው የባንክ ምንድነው?
ብር withdraw የተደረገ ብር ነበር ትናንትና
እሺ እና አልገባልንም ወደ account withdraw አድርጌ ነበረ እሺ እና አልደረሰኝም። text ሶስት ጊዜ ነበር ያለ ሶስቱም አልመጣም እኮ processing ነው የሚለው እ፣ በቻፓ የነበረ ወደ ንግድ ባንክ የተደረገ ግብይት ነው። ይቅርታ አዎ እሺ እንደዛ ከሆነ ይኸውልህ ትላንትና በቻፓ በኩል ወደ CBE ወይም ወደ Commercial Bank የሚደረጉ transaction ኖች እንዳለ ተቋርጠው ነበረ በቻፓ system ችግር ምክንያት ነው። እና ከዛሬ ግን ይሰራል እና እያስገቡ ነው ያሉት። ትላንትና የተቋረጠባቸውን ሰዎች እንዳለ እያስገቡ ነው ያሉት እና ታገስና ይገባልሃል። እሺ ብዙ ደንበኞች ስለሆነ ነው የቆየብህ።
አዎ አሳውቂልኝ። አይ ሶስት ጊዜ ነበር ያለ ሶስቱም ሊገባ አልቻለም። አሳውቂልኝ እስኪ።
እነሱ እንዳለ እስ- እነሱ ራሳቸው አሳውቀውናል፣ ቻፓዎች ማለት ነው።
እሺ ይገባላቸዋል ዛሬ። እሺ ሁሉንም እንደሚያስገቡ ዛሬ ነግረውናል።
እሺ ቴሌግራም ላይ የጻፉትን ነገር እያነበብኩ ነው እየነገርኩ ያለሁት። አሳውቀውናል። እሺ እሺ ይገባል። እሺ